ሄሎ
ሄሎ ጤና ይስጥልኝ።
ጤና ይስጥልኝ። ፊሊንግስቶን ነዎት?
ስለ እሷ አክሲዮን ማወቅ ፈልጌ ነበር። መረጃ ታገኝቻለሽ?
ይቻላል ይቻላል። አክሲዮኖችን አሁን ላይ እየሸጥን ላይ ያለ ነው። እ፣ የአንድ አክሲዮን ዋጋ አምስት መቶ ብር ነው።
እሺ።
የት አካባቢ ነው ያሉት እርስዎ?
እኔ ክፍለ ሀገር ነው ያለው።
ኦኬ እሺ። እ፣ ክፍለ ሀገር የት
ፍኖተ ሰላም አማራ ክልል።
የት አሉኝ? ይቅርታ።
ፍኖተ ሰላም አማራ ክልል ውስጥ።
እሺ እሺ። የአንድ አክሲዮን ወ- ዋጋ አምስት መቶ ብር ነው። እ፣ እሺ።
እዛ አካባቢዎች የንግድ ባንክ ካለ አዎ።
እዛ ሄደው ሙሉ መረጃውን መውሰድ ይችላሉ። እዚህ ካሉም የሽያጭ ባለሙያዎች ጋር contact ላረግዎት እችላለሁ።
አ፣ እኔ ፍኖተ ሰላም ነው ያለሁት እና እ፣ ቅጹ ምናምን እዛ ላገኝ ይችላሉ? ባንክ ጋር ማንኛውም ጋር?
አዎ አዎ አዎ ሊሄዱ ሲሉ ይነግ- ይነግሩኝና እዛ እ፣ ያለን ሰው arrange አረግሎታለሁ።
አዎ፣ እሺ።
አዎ ስላሉት ነገሮች ማለት ነው። ምናልባት ዛሬ ይችላሉ፣ ዛሬ መሄድ ይችላሉ።
አ፣ በብጥብጥ ምክንያት ዝግ ነው ለጊዜው። እኔ ማስታወቂያውን ስላየሁ ነው።
okay እሺ። መቼ አካባቢ ይሄዳሉ?
እ፣ ዛሬ ልየውና ተከፍቶ ከሆነ ኋላ call አደርጋለሁ ወይም ደግሞ እ፣ ነገ ምናምን እሄዳለሁ።
በቃ ይቻላል። ልክ ሊሄዱ ሲሉ እ፣ ይደውሉልኝ። ስምዎትን ማን ልበል ዳዊት
እሺ። ማስታወቂያችንን ከምን ላይ ነበር የሰሙት?
አ፣ ቴሌቪዥን ጋር ነው ያየሁት።
እሺ እሺ። አቶ ዳዊት አመሰግናለሁ። እሺ መልካም ቀን።
እሺ።